አልማዝ እባላለሁ ከምለግሰው
ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን።
ሰላም ነው?
እግዚአብሔር ይመስገን። ጉዳዩን የደወሉት ምን ልርዳዎ?
እንትን ሰራተኝነት ፈልጌ ነው።
ምን አሉኝ?
ስራ ፈልጌ ነው።
እሺ ማን ልበል? ሙሉ ስም
ሙሉ ስም ወንድሙ ምትኩ
ወንድሙ ምትኩ። እድሜ
እ?
እድሜ
እድሜ ሀያ አራት
እሺ። በዚህ ስልክ ቁጥር ነው የሚመዘገቡት ወይስ ሌላ ስልክ ሊያዝ?
እ?
በዚህ ስልክ ነው የሚመዘገቡት ወይስ ሌላ ስልክ ቁጥር ሊያዝ?
በዚህ በራስ ቁጥር እሺ። የሚኖሩበት አካባቢ
ይቆራጣል ግን ሄሎ የሚኖሩበት አካባቢ ሄሎ።
ይቆራጣል።
እሺ በኖርማል ስልክ ልደውልልዎት።
እሺ